ስልን ዋሽንግተን የህክምና ማዕከል ጤና ይስጥልኝ እንዴት ናችሁ?
ሰላም
CT scan ኣችሁ ትናንትና ተበላሽቶ ነበር ተሰራ?
እስኪ የ MRI ስልክ ልስጥና ጠይቃቸው
እሺ ስጭኝ ስልካቸውን
ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ ስምንት እሺ ሰማንያ ስድስት እሺ ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ አዎ በዚህ ደውለህ ጠይቃቸው ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ እሺ ታንኪዩ